hello ጤና ይስጥልኝ ቤተሰብ እስራኤል ነኝ ባኮ ምን ልርዶ
አረ ከዚህ በፊትም ደውዬ ነበረ black and white red ሲጫወት ይይዝብኛል። ያገኘሁትን አይቆጥርልኝም። minus ነው የሚያደርገው።
ማለት win አድርገህ አይደምርልህም ነው?
አዎ minus ነው የማያደርገው።
እ እሺ screenshot አድርገህ ላክልን። እስኪ እንትኑን የምኑ?
የ game ኡን history
የ game ኡን history?
አዎ አዎ screenshot ልላክልሽ?
አዎ ቴሌግራም ላይ ላክልን።
እሺ ልካለሁ እሺ